ጤና ይስጥልኝ ቻፓ።
hello አቤት።
እንትን በዚህ ከቤስቢ በቤስቢት ላይ ከዚህ ከቴሌ ብር አንድ ሺ ስድስት መቶ ሰማንያ ብር ከሶስት ቀን በፊት deposit አድርጌ ነበር
እሺ
እና deposit አድርጌ ሶስተኛ ቀኑ ላይ አልገባም እሺ።
ወደ account ኤ transaction አልገባም እ እ ሄዱ አሉት።
transaction ኡ መቶ ሀያ ሰባት ደውል ብሩ ከኛ ላይ ገብቷል transaction እንትኑ ገብቷል message ኡ ገብቷል።
ገብቷል የሚሉ አዎ ደ- text ደርሶኛል የመቶ ሀያ ሰባት text ደርሶኛል እ፣ ቴሌግራም ለእኛ ይላኩልን። አንድ ስልክ ልስጦትና በእሱ ስልክ ይላኩልን ቴሌግራም ላይ
እሺ እሺ ዘጠኝ ስልሳ
ስልሳ
ሰባ ሁለት ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት
ሰባ ሁለት እሺ እሺ፣ በዚህ በዚህ እናመሰግናለን።
ልላከው አዎ በዚህ message ኡን ይላኩልን ቴሌግራም ላይ እሺ።
የ- የ- የቴሌውን አዎ የቴሌውን message በቴሌግራም ይላኩልን።
እሺ እሺ